ሌላው ጤና ሽንተን ህክምና ማከል ሰላም እንዴት ነሽ? አበበ ነበር ቪክ ስንት ነው? አበበ ነበር ቪክ ስንት ነው?
ሄሎ
አበበ ነበር ቪክ ስንት ስንት ነው?
እሺ አንድ
ስንት ኮንትራት
እሺ አስር ሺህ አንድ መቶ አንዴ አንዴ ቆይ ለምን